ሰላም ቅቤ ሰላም እሺ እ አንድ ትኬት ነበረ ሀበሻ ሽሮ የሚባል ቤት እሺ።
ከሁለት ቀን በፊት ለመንበር እና እ ይገዛል ተብዬ ነበረ እና እስካሁን ድረስ አልመጣም። ተመልሰዋል የሌላ ላይ ቼክ ስናደርገው ኦሬጅ ሎዝ ሆኗል።
እ አበሻ ሽሮ አዎ
ትኬት ታገኛለሽ?
እሺ ሰባ
እ እ እ ሰባ ሰባ አንድ ሀያ አንድ ሰባ አንድ አዎ እሺ አይቼ እደውልላቸዋለሁ።
እሺ እሺ ምስግ እሺ ቴንኪው